ጤና ይስጥልኝ። hello ጤና ይስጥልኝ። አለን ሰላም ነው። ፍሊንትስቶን ሆምስ ነበር የደወሉት። ምን ልርዳው?
የት እንደሆነ ቢሮ ፈልገን ነው።
ቢሮ ሶስት ቦታ ሶስት ቦታ አለን። የትኛውን ነው የፈለጉት? የቦሌውን ነው ወይስ የገ- ሜክሲኮ ያሉት ቢሮዎች ነው።
ሜክሲኮ
እ ልደታ ጋ ነው። ልደታ ፍርድ ቤቱ አዎ፣ በሳታ በደሳ ጋር ምን ጋር ነው?
ፍርድ ቤቱ ጋር ሲደርሱ ማለት ነው መርካቶ የገበያ ማዕከል ይበሉ።
በደሳ ጋር መርካቶ ገበያ ማዕከል አ ከዚህ በፊት ደውለው ነበር።
እ፣ መሰለኝ። አዎ፣
ኦኬ እሺ
በቃ እዛ ስልክ እንደውልልህ።
ይቻላል። በሰማንያ አንድ ሰማንያ ስምንቱ ነፃ ነው።